ተማረረ መጣሁ ወይም ቀረው ሳይለኝ በደፍናው ጥሎኝ መኮብለሉ ምን በደልኩት ምነው ምን በደልኩት ምነው ፍቅሩን አሸክሞኛል እስኪላት ጀርባዬ ልቤም ተንሰብስፋ ናሂ ሲማነጭ እንባዬ ፊቱን አዙሮብኛል ያሳየኝ ጀርባ ምነው መኮብለሉ ናሂ ጡር አለው የኔ እንባ ጥሩ መልከ መልካም ቁመናው ያማረ በኔ ሁን በሌላ እንዲተማረረ መጣሁ ወይም ቀረው ሳይለኝ በደፍናው ጥሎኝ መኮብለሉ ምን በደልኩት ምነው ምን በደልኩት ምነው መቼም አልበደለኛ ካኪደ እንጂ ለራሱ በሕይወት እስካለን አይን አይቀርም መመለሱ አላውቅም ማኔና የት እንደደረሰ ነፍሱ ትማርልኛ ገላው ከፈረሰ ጥሩ መልከ መልካም ቁመናው ያማረ በኔ ሁን በሌላ እንዲተማረረ መጣሁ ወይም ቀረው ሳይለኝ በደፍናው ጥሎኝ መኮብለሉ ምን በደልኩት ምነው ምን በደልኩት ምነው ሆዴ ጀርባ ሆነ ቻሂ ካንጀቴ ተጣብቃ ነፍሴም ልትክዳኝ ነው ይህ ከስጋዬ ለቃ እሱ ቆርጦ ሄዷል ለሃን እንጃ መመለሱ አይመለይ ጣጣንህ አሳለፈን ስንቱ ጥሩ መልከ መልካም ቁመናው ያማረ በኔ ሁን በሌላ እንዲተማረረ መጣሁ ወይም ቀረው ሳይለኝ በደፍናው ጥሎኝ መኮብለሉ ምን በደልኩት ምነው ምን በደልኩት ምነው ጥሩ መልከ መልካም ቁመናው ያማረ በኔ ሁን በሌላ እንዲተማረረ መጣሁ ወይም ቀረው ሳይለኝ በደፍ